ጤና ይስጥልኝ ጤና ይስጥልኝ አቶ ብሩክ አቶ ብሩክ ነው?
አይ አይደለሁም።
okay በዚህ ቁጥር ብሩክ የሚባል ሰው ያውቃሉ? እሺ
ብሩክ እንትን ብሩክ ትብለሽ ነው አበራ።
የደወልሽው ቁጥሩ።
ብሩክ አበራ እንትን ትብለሽ ነው የደወልሽው እ ሄሎ አዎ።
እንትን ትብለሽ ነው የደወልሽው ቁጥር። ሄሎ
ብሩክ አበራ የሚባል ሰው ያውቃሉ?
አይ ብሩክ አበራ የምትባል ሰው አላውቅም፣ ግን የደወልሽበት ቁጥር ትክክል ነው።
በቃ በስህተት ነው ይቅርታ።
አይ